ዘመኑ ፍቅሬ ሄደሽም ቀናን ስር ይዟል በልቤ ፍቅርሽ የማይዘሟርካ ሺ ቢባል ዘመኑ ፍቅሬ ሄደሽም ቀናን ስር ይዟል በልቤ ፍቅርሽ የማይዘሟርካ አውቃለሁ በልቤ ፍቅሬ ኮርተሽ እንዳልተውሽ አመኘሽ ኖር ያለሁና ያኔ በነሽ ሄደች ላትመለስ ብለው ልቤስ መጫምና ተይ ማሪልኝ ፍቅሬ ባክሽ መተሽ እንደገና ሺ ቢባል ዘመኑ ፍቅሬ ሄደሽም ገና ነው ስር ይዟል በልቤ ፍቅሽ የማይዘሟርካ ጎቢ ቀድና እነው ይሄ ሰማይ በሆነልኝ ብራ እኔ ከአንቺ ጋር እንደ መለየት ጨለማም አልፈራ ጎቢ ቀንድና ምነው ይሄ ዘመን ባልኩኔም ብራ ነው ጨክኖ በፍቅሽ እራንቺ መራቅ ማይቻል ነገር ነው ኧረ ማይቻል ኧረ ማይቻል ነገር ነው ፍቅሽ በልቤ የማይዘሟርካ ኧረ ማይቻል ኧረ ማይቻል ነገር ነው ፍቅሽ በልቤ የማይሰማ እርካታ ነው። ሺ ቢባል ዘመኑ ፍቅሬ ሄደሽም ገናን ስር ይዟል በልቤ ፍቅሽ የማይዘሟርካ ሺ ቢባል ዘመኑ ፍቅሬ ሄደሽም ገናን ስር ይዟል በልቤ ፍቅሽ የማይዘሟርካ አለ ስለው ልቤ ለካ ሄዷል ካንቺ ጋር አቋርጦ ሜዳውን ፍቅሬ ያን ሁሉ ተራራ ዛሬ ነጋ አድርጊው መተሽ ነገ ትላንትና ምንጊዜም በልቤ ፍቅሬ ሁሌ አንቺ ነሽና ሺ ቢባል ዘመኑ ፍቅሬ ሄደሽም ገና ነው ስር ይዟል በልቤ ፍቅሽ የማይዘሟርካ ጎቢ ቀድና ምነው ይሄ ሰማይ በሆነልኝ ብራ እኔ ከአንቺ ጋር እንደ መለየት ጨለማም አልፈራ ጎቢ ቀንድና ምነው ይሄ ዘመን ባልኩኔም ብራ ነው ጨክኖ በፍቅሽ እራንቺ መራቅ ማይቻል ነገር ነው ኧረ ማይቻል ኧረ ማይቻል ነገር ነው ፍቅሽ በልቤ የማይዘሟካ